ጤና ይስጥልኝ።
ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ከዶንኪቲዩብ ላይ እንትን ሞግዚት ስልጠና እንሰጣለን የሚለውና ስልጠና ወስጄ መቀጠር ስለምፈልግ ያለ ምንድን ነው እሱ? የት ነው ቦታው? ክፍያውስ ክፍያ አለው ወይ ምናምን information እንድትሰጪኝ ነው።
እሺ ስልክሽን ልውሰድና መልሼ ልደውልሽ። ስምሽ እሺ ማለት እኔ ነው?
እመቤት እሺ ሀና እሸቱ እባላለሁ።
ስልክ ሊያዝ አና ዜሮ ዘጠኝ አርባ ስድስት አርባ ስድስት ስልሳ ስልሳ ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ
እሺ አና እደውላለሁ።
እሺ አመሰግናለሁ።
እሺ ቻው።